አራት ላይ ኢንዱስትሪ ማዕከል
ትኬት ቼክ እንትን አስብዬ ነበር እና አልደረሰኝም። ሚስጥር ቁጥሩ ልከፍል ሄጄ አልድንትን አላለኝም። ስልሳ ዘጠኝ አስራ ስምንት የሚል ውሳኔ የመጣንልኝ እና እሱ ደግሞ ትክክል አይደለም አሉ ባንክ ቤት። ቴክስት የገባልኝ ቴክስት የገባልኝ አራት ኮድ ቁጥር ብቻ ነው ለመክፈል ማለት ሰማንያ ስድስት አስራ አንድ ቴክስት አልደረሰትም።
ስልሳ ዘጠኝ አስራ ስምንት የሚል ነው የደረሰኝ
እኮ ኮድ አልደረሱት። የትኛው ምዝገባ ነበር የሱ
ትኬት እኮ የትኛው ነበረ book ያደረኩሉት? ወዴት ነበር በራ? ወዴት ነበረ?
ከአርባ ምንጭ ድሬዳዋ።
እ ከአርባ ምንጭ ድሬዳዋ።
ድሬዳዋ። OK እሺ። አርባ ምንጭ ድሬዳዋ። M I T K
አንድ ኤልያስ አባት።
እሺ፣ እዛ ላይ አልደረሱትም። M I የሚል አልደረሰኝም። አሁን እሺ፣
ንገረኝ።
ኤም ኤም አይ አይ እሺ፣ ቲ
ፒ
ኬ ፒ ነው።
T አ ቶማስ እንደምንለው እሺ እሺ K እሺ ኪው
ኪው እሺ ጂ
ጂ እሺ እስቲ አንዴ ድገሙልኝ።
ኤም አይ ፒ ኬ ኪው ጂ ኤም አይ ቲ K Q G አ
በስ እሱ ነው ኮድ ስድስት ሌላ በቃ ቁጥር የለውም።
ቁጥር የለውም።
እሺ አባት እሺ እሺ